Hello ጤና ይስጥልኝ አምቡላንስ ሜሮን ነው ምን ልርዳዎት ጤና ይስጥልኝ ካለ አምቡላንስ አቤት ምን ልርዳዎት
ድርጅቱ ስለሚሰጣቸው አስተያየት ለማወቅ ፈልጌ ነበር።
ምን አልከኝ?
ድርጅቱ የሚሰጣቸውን አገልግሎቶች ማወቅ ፈልጌ ነበር።
የአምቡላንስ አገልግሎት ነው የምንሰጠው። ድንገተኛና ድንገተኛ ላልሆነ የሕክምና ትራንስፖርት እናቀርባለን።
አቤት
ትራንስፖርት ነው የምናቀርበው
እሺ፣ ለድንገተኛና ድንገተኛ ላልሆነ ጥሪዎች ማለት ነው። Hello
አቤት ይሰማል።
እሺ፣ ሰምተኛል ያልኩህ
ድንገተኛ ጥሪ ያን ያልሽ
የአምቡላንስ አገልግሎት ነው የምንሰጠው።